ደህና ስለማግባባ
ሰላም ነው። እናንተ እንዴት አደራችሁ?
እግዚአብሔር ይመስገን።
አለ እንትን Dzire አለ እንዴ? በባንክ
Dzire አለን፣ በባንክ የምናያይዘው አለን።
እሺ፣ ምን ያህል ነው የሚያያዘው?
እኮ ሀያ ሀያ ሀያ ሀያ ሁለት አለን cream dashboard የሆነ ሀያ ዘጠኝ ነው የሚባለው። አንድ ሚሊዮን አ፣ ሁለት መቶ ሺህ ድረስ እናያይዝለታለን።
አንድ ነጥብ ሁለት ድረስ።
አዎ እሺ፣ መጠን ማየት እንችላለን እዛ?
መጥተው ማየት ይችላሉ። ሲመጡ ይደውሉልን።
አይ አይ፣ እሺ፣
እሺ
እሺ